ደውላ ኤሌክትሪክ ደንበኞች ከቢጃ ኢትዮጵያ ነበር የምደውለው።
ሁላችሁም ከዚህ ነበር የምደውለው።
አይሰማም። ከየታን
ከቢጃ ኢትዮጵያ ነበር የምደውለው። ግርማ ታላቅ ነበር።
በመጀመሪያ እንትን ስልክ ቁጥሩ ንገረኝ። እሺ
ትኬት ቁጥር ወይም የወረፋ ቁጥሮት ነው። የወረፋ ቁጥሮትን ልንገር፣ አስር ሰላሳ እሺ ዜሮ ዘጠኝ
ስልክ ቁጥር ሳይሆን የወረፋ ቁጥር ነው ደንበኛችን። የወረፋ ቁጥሮት አስራ ሶስት አንድ ነው።
ስንታችሁ ስንት ስንት
አስር ሰላሳ ሶስት አንድ ይሄ የወረፋ ቁጥር ነው ደንበኛችን፣ ስልክ ቁጥር አይደለም።
እሺ አስር
ሰላሳ ሶስት አንድ ነው። ይሄ የወረፋ ቁጥሮት ነው። ከሶስት ቀን በላይ ከቆየቦት በዚህ ቁጥር ወረፋ ሲይዤ ነበር እስካሁን አልመጣልኝ ብሎ እኛ ጋር መልሰው ይደውሉና ቅሬታ እንመዘግብሎታለን።
እሺ እሺ እሺ ሌላ መረዳት ነገር ይኖራል?
ሌላ መረጃ የለኝም እና ስለደወሉ እናመሰግናለን። ስለ አገልግሎት የሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡልኝ። መልካም ቀን።
እሺ